ጤና ይስጥልኝ hello ቪዛ ኩላይ ነኝ ባንኮት ምን አይነት የጉዞ መረጃ ልስጥዎ?
ሄሎ ሄሎ ጤና ይስጥልኝ ደንበኛችን ነው የተሰማው?
ሰላም ነው?
አለን ደንበኛችን
ወደ ክፍለ ሀገር መሄድ ፈልጌ ነበር።
ወደ ክፍለ ሀገር
አዎ
እኛ information ነው የምንሰጠው አንልክም ደንበኛችን
እሺ፣ አሜሪካ ለመሄድ information ይዟል።
በምን ነበር በምን ቪዛ ነበር አሜሪካ መሄድ የፈለጉት
ለትምህርት እ ለትምህርት እሺ acceptance letter አግኝተዋል መጀመሪያ ከዛ